ጤና ይስጥልን ዋሽንግተን።
ጤና ይስጥልኝ።
አብሮ ይስጥልን።
እንትን ፈልገን ነበረ CT scan ለማስነሳት አምቡላንስ እና CT scan እና ራጅ አልትራሳውንድ ለማስነሳት አንድ ታካሚ ከዘውዲቱ ሆስፒታል
እሺ
ምን ያህል ነው cost ኡ እና እናንተ ጋር ሲነሳ አምቡላንስ አገልግሎት ትሰጣላችሁ ወይስ አዎ አምቡላንስ አገልግሎት አለና CT scan የምን CT scan ነው የፈለጉት?
የጭንቅላት መሰለኝ ጭንቅላት
ማዘዣው የምን ይላል? brain ይላል።
እ፣ አይ ገና ማዘዣውን አተቀባ በቃ እሱን check አድርጋችሁ ደውሉልን።
እሺ አገልግሎቱን ሰጥ ትነግሪኛለሽ ዋጋውን?
አገ ይለያያል። ዋጋው እንደ ማዘዣው ይለያያል
የ brain ከሆነ እና የአምቡላንሱን ዋጋ ይለያያል። አምቡላንስ ከ- በእኛ ነው።
okay ወጪው በእናንተ ነው የሚያዘው አዎ አዎ okay ስለዚህ የእንትኑን አጣርቼ ልንገርሽ አዎ